Hello hello hello ሰላም ጤና ይስጥልን አቤል አቤት ከዊፕላስ ነበር ምደውልልህ የእኛም መተግበሪያ አውርደህ ነበር አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ተጠቃሚነት እሺ አሁን አንተ ያወረድከው ዊፕላስ solution provider የሚለው አሽከርካሪዎች የሚመዘገቡበትን ነው okay እሺ እና ተጠቃሚ ከሆንክ ዊፕላስ solution user የምትል ለተጠቃሚዎች የምታገለግላለች በውስጡ የተለያዩ አይነት አገልግሎቶች አሉ ከሶስት መቶ ሀምሳ በላይ game ኦች አሉ እንዲሁም አሸናፊ የሚያደርገን referral code እዛ ላይ ታገኛለህ እሺ እሺ እሱ እንድትጠቀም ነው አመሰግናለሁ እሺ እናመሰግናለን።
መልካም ቀን ይሁንልህ መልካም ቀን